Yeah, yeah, that it's not working for me. I don't know if it's, it's not working. If you close the door, Hello?
ሰላም ነው ሙሴ?
Hello?
ሙሴ ሰላም ነው?
Hello?
ሄሎ
should I unplug it? and Hello?
then- ሄሎ ሙሴ አቤት ሰላም ነው?
እግዚአብሔር ይመስገን።
አለን አለን። ከኮመርስ ጋር ነው የሚደውለው። ትናንት ዓርብ ዕለት ተናግሬ ነበረ እና All right.
እሺ I can't sit with you.
አላገኘም እስካሁን ሶር አግሪመንት አለን አልኩትና ዲስካውንት ሰራላችሁ እና ኮቴሽን ልካለው አልከኝ። ሚናላዲም አግሪመንት ደግሞ ልኬልህ ነበረ እኮ እንትን ድራፍት ፕሮፖዛል Yeah, you mean አዘጋጅቼ my- እኮ ልኬልህ you mean ነበረ።
my account?
Duro.
Hey,
እ?
ያኛ ድሮ ነው አሁን አይደለም፣ የአዲስ አይደለም።
No, no.
discount ሰራ- discount ሰራላችሁ አልከኝ አይደል?
አዎ discount ካልከኝ በኋላ እኮ አስተካክዬ ልኬልህ ነበር። እኔ እንደውም ዝም ስትለኝ እ፣ የ- meeting meeting ላይ ሆናችሁ ምናምን ነው ብዬ ነው ያሰብኩት።
It's not connecting even.
እሺ አሁን አሁን ልክ ልክ ነው ወይም አሁን በአንድ ቪዲዮ ወይ ሁለት ቪዲዮ ወይ አ- አንድ ቪዲዮ agreement እንግባ እና በአንድ ወር ከዛ በኋላ discount ደግሞ አሁን ላክለኝ እና ከዛ በኋላ agreement እንግባ ወይም አንድ ላይ እናድርገው። አሁን ትልከኝ ያለ document እና refer አድርገው ወይም እ፣ አንድ ችግር የለም እናንተ እንደተመቻችሁ መሆን ይችላል።
Try to use it.
እኛ አንድ ቪዲዮ ማ- አይ- አይ- አይደለም አይ- አይደለም እኛ ደስ የምናለው ማለት ነው I can Ah.
put this up.
ከወር ሶስት አራት ቪዲዮ ካገኘን በ agreement ማለት ነው በስድስት ወር agreement እንገባ discount ቢያገኘ ማለት ነው ስንት ስንት- ስንት ይሆን okay፣ እስኪ እሺ እሺ ቆይ እንትን ብዬ እደውልልህ።
እ? ምን አልከኝ?
Hello?
ምን አልከኝ ሙሴ
ወይ እኔ draft proposal ኡን እኮ ሰ- ሰ- የስድስት ወር ብለኸኝ ነበር አይደለ? በወር ስንት ሁለት ቪዲዮ ነበር አይደል ያልከኝ?
በወር ሶስት ወይ አራት አልኩት okay፣ በወር ሶስት ወር። እኔ በሁለት ቪዲዮ አድርጌ ሰርቼ ልኬልህ ነበረ።
በ- በቃ ወይ ደግሞ ያ- ያን ራሱን ላክልን ምን ችግር የለም ያን ራሱ ዝግጅ ከሆነ አ- አ- አሁን አ፣ ከአሁን በኋላ የሚቆ- ትንሽ ያስቸገረኛል በዲሰምበር ሀያ አምስት መጀመሪያ እንፈልጋለን እና ካምፔኑ እንዳለ አግሪመንት እንዳለ ጨርሰናል። አንተ ብቻ ነው የቀረው። ግን ደግሞ የኢት አፍሪካ ነው ላርጅ ካምፔን ነው። ከዛ እነ- ከኛም ናይሮቢ አለን ኢንፍሉዌንሰሮች፣ ቲክቶክ እና ፌስቡኮች፣ አዲስ አበባ አለን፣ ሙግሾ አለን፣ ሀርጌሳ አለን። ከዚህ ደግሞ እስከ ሶስት ሰው ጨርሰናል። አዲስ አበባ ውስጥ አንተ ብቻ ነው የቀረው።
Let me try to use በቃ now.
እሺ፣ አሁን እንትን What about if I use አሁን now?
የሆነ ስራ ይዣለሁ። አንዴ አንድ ሰዓት ወይ እንደዛ ሰላሳ ደቂቃ ስጠኝና ከበኋላ ልኬልሃለሁ።
እሺ ላክልህ። discount ማ boss በላ boss በላ ምን ነገር ላክልህ። ስለዚህ ጨርስ ነው
Yeah, when, when you come, uh, Murad,